ሄሎ ሄሎ ተመስክሯል። ሄሎ እንትን ኦርደር ነበረኝ ዘጠና አንድ ሀያ ሁለት
እሺ ግን የማታ ኦርደር ነው እና ፒን አድርጊልኝ ደግሞ ፒን ይደረግ ሳቀች ዛራ ኧረ ማርያም አንድ አስቄሽማ በቃ
አይደለ? በጣም ቻው ቻው ቻው ቻው